ሄሎ
ሄሎ ሄሎ።
አቤት።
ጤና ይስጥልኝ። ተደውሎ ነበር በስልክ።
ስምህን ንገረኝ እስኪ።
አበበ ላቀው።
እ?
አበበ ላቀው።
አበበ ላቀው። አዎ ከኢትዮ chicken ነበር የደወልኩልህ እ?
እ፣ ከኢትዮ ችክን
እሺ ቅሬታ አቅርበህ ነበር አይደለ? ባለፈው ስለ ሾፌሮቹ
እሺ።
እ፣ የማነው ነው ሲጫጩት ነበር እ፣ ሾፌሮቹ
የጫጩት የጫጩት።
ጫጩቶቹን ያመጡ ናቸው አይደለ?
አዎ እሺ፣ እሺ እሱን ለማጣራት ነው። አመሰግናለሁ።
እም።